ሜክሲኮ አለ ተቻኖቢ መስጠት አይቻልም። ለካ አይሰጡም። እንደኔ ግን ሞተረኛ እንዳለ
ኧረ ወገን ሄሎ አቤት አይሰማ ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት ምን ሆኖ ልብህ ሰማንያ አንድ ሰላሳ ሶስት ነው ያልከኝ ሰማንያ አንድ ሰማንያ ሰላሳ አንድ ነው ሶስት ሰማንያ አንድ ነው ያልከኝ አ ሰማንያ አንድ ሰላሳ ሶስት ሰማንያ አንድ እሺ እሺ እሺ አ፣ ፒን አድርግልኝ። በዛው ደግሞ የዝናብም ጨምሪው።
እኮ ፒን ታደርግልህ አ ሳምሪ የዝናብ ብለህ ሊደሮቻቸው በር- አይ በረዶ ያለ ስለሆነ ነው።
የሰማኝ ነው ወይ ለስም ሊደሮቻቸው አውቁ እዛም ዝናብ አለ። በስመ አብ። እሺ በዚህ ልጅ ራስ አውቁ
አላህ